አይለፍ እናት
ሰላም ጤና ይስጥልኝ።
አይለፍ አይሰማም።
ሄሎ ይሰማል። ሰላም ጤና ይስጥልኝ።
አይ፣ ሰላም ሰላም።
አለን ቤት ቤት አ?
እግዚአብሔር ቤት ቤት ነበር የምደውልልህ።
ቤት ቤት እንዳ
ሄሎ አይለፍ አይሰማም። አይለፍ አይሰማም።
ምን ይልማ ከቤት ቤት ነበር የምደውልልህ።
ኦኬ፣ እሺ።
እሺ እ agent የት አካባቢ ነው መሆን የፈለግከው?
እኔ ክፍለ ሀገር ነው ያለሁት እና ከዚህ በፊት ተብርካችሁ ነበረ እና የት እኮ የት ክፍለ ሀገር የት እንዝባራ እ? እ?
እንዝባራ የሚባል ቦታ ምን አልከኝ?
እንዝባራ እንጅባራ።
ያ ኦኬ እሺ ምን ስፖርት ነው ወይስ virtual ነው የፈለግከው?
እ፣ ለጊዜው እኛ ጋር virtual ስለተከለከለ ስፖርት ይሻላል ማለት ነው።
ስፖርት ያ ይቻላል ትችላለህ። ስላለው ስለ step ኡ ላስረዳ መጀመሪያ
ምን አልሽኝ?
ስል- ስላለው ስለ ሂደቱ ላ- ላስረዳት መጀመሪያ አ ስልሳ አምስት ሰላሳ አምስት ምናምን እንደሆነ ሰሞኑን ነግራችሁኝ ነበረ።
እሺ አ፣ ሁሉንም ነገር ታውቀዋለህ already ከተነገረ ከደለ
አ፣ ኪሳራ ግን ብዙ እውቀት የለኝም። ኪሳራ ላይ እንዲመጣ አሁን ለምሳሌ ኪሳራ ላይ- ኪሳራ ላይ እንዴት ነው የሚለው እ፣ ለምሳሌ አሁን ዛሬ እ፣ መቶ ሺህ ብር customer በላ እና እጅህ ላይ የምትከፍለው የለም እንበል ከዛ እሺ።
ድርጅቱ ይከፍልልሃል እ፣ ለ- ለ customer የምትሸፍናቸውን ወጪ- እ፣ ኪሳራዎች እንዳለ ይሸፍንልክና ስልሳ አምስት በሰላሳ አምስት አልነበረ መጀመሪያ ላይ percent commission ማለት ነው ከዛ እሱ የከፈለልህን እዳ ከፍለህ ጨርስ ሰማንያ በሀያ ይሆናል። ልክ እሱ ድርጅቱ የከፈለልህን ያህል percent ከፍለህ ስትጨርስ ወደ ቀድሞ ስልሳ አምስት ይመለሳል ማለት ነው።
እህ፣ እህ፣ እህ።
ያለህበት ቦታ ባ- በጣም ጫጫታ አለ።
አዎ ያ እንዲህ ዘ- ነገር ነው። እዛ ነው እየራኩ ነው።
እሺ ይኸውልህ መጀመሪያ ለ customer የምትከፍለው ብር ቢኖር እና አንተ እጅክ ላይ ብር ባይኖር ድርጅቱ ይከፍልልሃል። ከዛ ድርጅቱ okay።
የከፈለልህን ብር ከፍለህ ስትጨርስ ድረስ percent ኡ ስልሳ አምስት በሰላሳ አምስት የነበረውን ሰማንያ በሀያ ይሆናል ማለት ነው። ልክ ከፍለህ ስትጨርስ ወደ ቀድሞ ስልሳ አምስት በሰላሳ አምስት ይመለሳል። ኪሳራ ላይ ያለው ክፍፍል ይሄ ነው።
እስከ መቶ ሺህ ብር ነው የምከስረው። ምን ያህል ስንት- ስንት ፐርሰንቱ ነው?
ምን አልከኝ?
መቶ ሺህ ብር customer ቢበላ ሄላ የመቶ ሺህ ብር ሰማንያ ፐርሰንት ማለት ሰማንያ ሺህ ብሩን ማለት ነው።
ምን እናንተ እኔ የምከስረው ስንት ማለት ነው?
ይኸውልህ አሁን አንተ negative ገባ ገባህና መቶ ሺህ ብር ያህል customer የሚከፈል ኖሮ ከፈልክ መክፈል አቅሙ የለም ድርጅቱ ከፈልልክ እንበል። ከዛ አንተ ደግሞ next እንትን ላይ ሳምንት ላይ positive ገባክና ትርፍ አገኘ። ከትርፉ ላይ አሁን ለምሳሌ የዛን ዕለት የሰራኸው ስልሳ አምስት ሺህ ብር ቢሆን ከስልሳ አምስት ሺህ ብሩ ላይ ሰማንያ ፐርሰንቱን አስበህ እዳ እንደዛ እያደረግ ሰማንያ ሰማንያ ሰማንያ እያደረግ እያቀለልክ ትሄድና ልክ የከፈለልህን ያህል ድርጅቱ ከፍለህ ስትጨርስ ወይም ተመላሽ ስታደርግ መልሰህ ወደ ቀድሞ ስልሳ አምስት በሰላሳ አምስት ይመልሳል ማለት ነው። አልገባህም አባባሌ?
ገባኝ አሁን እህም።
እና ግን እኔ ማለት ከመቶ ሺህ ብሩ totally እኔ ጋር የሚቆረጠው እንዴት ነው? OK የራሳችሁን ብር ነው ማለት ነው መቶ ሺህ ብሩ እንትን የምለው
no በአንዴ አይደለም እንትን የምትለው በአንዴ አይደለም የከፈለልን ድርጅቱ በአንዴ አይደለም የምትከፍለው። ለምሳሌ በአንዴ ያን ያህል ብር ላ- ላትሰራም ትችላለህ። እሺ በትንሽ ብር ካስረዳ ካሁን ለምሳሌ ይህን ሳምንት እ፣ ለ customer የሚከፈል ሰላሳ አምስት ሺህ ብር አለክ እንበል እና አንተ እጅህ ላይ ደግሞ የለም negative ስለገባህ ማለት ነው። ከዛ ድርጅቱ ይከፍልልሃል። ከዛ አንተ በሚቀጥለው ሳምንት positive ስለሆነ ሰማንያ በሀያ ሰማንያ በ- ሰማንያ በመቶ ሰማንያ በመቶ እያደረገ እየቆረጠ ልክ እዳን ከፍለህ እስክትጨርስ ድረስ ፐርሰንቱን ከፍ ያደርገዋል። ከዛ ልክ ከፍለህ ስትጨርስ ወደ ነበረው ቦታ ይመልሳል ማለት ነው።
እኮ ወደ እናንተ ምልክ የነበረውን ገንዘብ አይደል እንትን ነው የምከፍለው?
ስልሳ አምስት በሰላሳ አምስት ለእኛ ስልሳ አምስት ለአንተ ሰላሳ አምስት አልነበር የምታስገባው?
አዎ።
አሁን ደግሞ ልክ እዳን ከፍለህ እስክትጨርስ ሰማንያውን ለእኛ ሀያውን ለአንተ ታስገባለህ ማለት ነው።
OK so እኔ የምከስረውስ እኔ የምከስረው ማለት አሁን አንድ አንድ ሺህ ብር ከስተምር ቢበላ ሰላሳ አምስት ፐርሰንት ከእኔ ይቆረጣል ነው እንደዛ ነው?
አይ አንድ ሺህ ብር ከሆነማ እራሱ እዛው ድርጅቱ አንድ ሺህ ብሩን ከሆነ የከፈለልህ positive እስክትገባ ጠብቆ ያቺን አንድ ሺህ ብር ሰማንያ በሀያ ላይ ይወስድብሃል ማለት ነው።
OK።
ያቺን አንድ ሺህ ብሯ ላይ ሰማንያ ሰማንያ አሁን ለምሳሌ ስምንት መቶ ብሩን ለድርጅቱ ሀያ ብር ሁለት መቶ ብሯ ለአንተ ያስገባና ከዛ በሚቀጥለው ድጋሚ positive ስትገባ የቀረችዋን ሁለት መቶ ደግሞ ድጋሚ ይቆርጥብሃል ማለት ነው። እንደዛ ነው እንጂ በአንዴ ሁሉንም take out አያደርግበትም።
እሺ
ስለዚህ ያለው እና ቀጥ I think clear ነው መሰለኝ።
አ አሀ።
ገብቶሃል? ስለ ኪሳራው ያስረዳው አዎ ገብቶኛል። ከዚህ በፊትም ትንሽ ትንሽ ነበር ግንጫሉ ገብቶኛል። እና ፋይናንስ ትክስልኛለሽ ወይስ አንቺ ለራሽ ፋይናንስ ጉዳይ?
ይቻላል መስጠት እችላለሁ፣ ችግር የለውም።
አሀ።
አንዴ ቆይ ጠብቀኝ። አንዴ ቆይ
እሺ
ኤሉ
hello።
ቆይ አንዴ አባ ቆይ አንዴ የቤስት ቤት እንትኑን የፋይናንስ ዜሮ አንድ አንድ አምስት ዘጠና ዘጠኝ ስልሳ ስምንት ስንት ነበረ? እስኪ ንገረኝ አንዴ። እሺ። አገኘሁት በቃ ኤሉ ቶ ያዝ አባ ልንገርህ
እሺ።
ዜሮ
አሀ።
ዜሮ አንድ አንድ አንድ አምስት
ዜሮ አንድ አንድ አምስት አንድ አንድ አንድ አምስት ነው አንድ አዎ አንድ አምስት አዎ ዜሮ አንድ አንድ አምስት
ዜሮ አንድ አንድ አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ
ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ እሺ እሺ እሺ እሺ እሺ